ቢቀር መሰናበቱ እንዴት አያዝን አይኔ ስትሄጅ ባለማየቱ ቢቀር መሰናበትሽ ቢቀር መሰናበትሽ እንዴት ከበደሽ ስትሄጅ መንገድ ስለመቅረትሽ ምነው ግን በላሽው ያኔ ቃል አደራ ባንቺ ተራ ምነዋ ገባሽው ያኔ ፍቅር ተስፋ ቀን ሳይከባ ምንም በሌለበት ሕይወትን ሳንፈራ በንጹህ ልባችን ፍቅር ይዞ ስፍራ ብናገኝ ብናጣም ሳይጎልብን ደስታ ሰው ያስቀና ነበር የእኛ እኮ ሁኔታ እንዴት እንዴት እንዴት አልኩ እንጂ ቢከፋኝ እኔም ልቤን እንዳንቺ ማድረጉ መች ጠፋኝ እንዴት እንዴት እንዴት አልኩ እንጂ ቢከፋኝ እኔም ልቤን እንዳንቺ ማድረጉ መች ጠፋኝ ቢቀር መሰናበቱ ቢቀር መሰናበቱ እንዴት አያዝን አይኔ ስትሄጅ ባለማየቱ ቢቀር መሰናበትሽ ቢቀር መሰናበትሽ እንዴት ከበደሽ ስትሄጅ መንገድ ስለመቅረትሽ ምነው ግን በላሽው ያኔ ቃል አደራ ባንቺ ተራ ምነዋ ገባሽው ያኔ ፍቅር ተስፋ ቀን ሳይከፋ ከኖርኩበት ልብሽ ፍቅርን ለምጄ መውጣቴን ሳልገምት በገፋ ማለጄ የመውደዴ ጽናት በበደል ቢተካ እንዴት ላንቺ ልመኝ እንዳይገጥምሽ መልካም እንዴት እንዴት እንዴት አልኩ እንጂ ቢከፋኝ እኔም ልቤን እንዳንቺ ማድረጉ መች ጠፋ